ጤና ይስጥልኝ Best Bet ረዴት ነው የምንረዳው?
ኤፍሬም ነኝ። ጄሪ ትኖራለች?
እ ጄሪ የለችም። ተስፍሽ አለ ላገናኘ።
እሺ እሺ
hello hello፣ ወይ ተስፍሽ ሰላም ነው?
አቤት። ኤፍሬም ላይ ነው። ሰላም ነው አለሁ እግዚአብሔር ይመስገን።
አለን አለን። እሺ ምን ነበር?
እንትን- እንትን ይሄ የኪሮን ተጭኖልኝ ነበር መኪናና እሺ
እና ከ shop ኦቹ ቴሌ አምስት ስድስት ሰባት የሚለው ወደ ኪሮን ተቀይሮልኝ ነበር፣ ግን cashier እንትን account አልተላከልኝም ነበር።
cashier account አልተላከልኝም።
አ
እ ማን ማን ያልከኝ? ኤፍሬም አይደለ?
ኤፍኤም ዶላ ቆይ መስመር ላይ ጠብቀኝ አንዴ። እሺ እሺ ልጅቷ አለ መጠየቅ
ኤፍሬም ዶላ
ቴሌ አምስት ስድስት ሰባት የሚለው closed እና move to GR ይላል።
አዎ።
የካይሮን shop ግን አልተላከልህም።
አዎ፣ የተቀየረው አልተላከል አምስት ስድስት ሰባት አዎ ወደ ኪሮን ተቀይሮልኝ ነበር።
በቃ እሺ፣ shop ስለሌለ ነው። እሺ አሁን ትንሽ ጠብቀንና እንዳገኘን እንልክልሃለን። እሺ ትንሽ ጠብቀኝ። ወደ በኋላ ላይ ልፈልግና አዎ ካገኘኝ እልክልሃለሁ። እሺ ጠብቀኝ።